መጨረሻው ድካሙ ቀርቶ ውለታው ቀርቶ ጸጸት ሆነ ድርሻ ይኸው መጨረሻ ስወድሽ ከልቤ ሳምንሽ ከልቦና ከልቦና ከልቦና በእርግጥ ሄደሻል ሆይ እውነት የለሽም ሆይ ሰው የለኝምና በእርግጥ ሄደሻል ሆይ እውነት የለሽም ሆይ ሰው የለኝምና ችግሬን ከማን ጋራ ደስታዬን ከማን ጋራ እኔማ እኔማ ጉዞዬስ ከማን ጋራ ተይ ተይ ተይ ተይ ተይ ተይ ተይ ተይ ተይ ተይ አዘንሽብኝ አሉ አካሌ ደሞ በክንፏ በእጀሽ ጥለይ ሳታነሺ አንቺዬ ደሞ ዳግመኛ ገባሽ ባንቺ ሳት ይለብለብ አካሌ ደሞ ይንደድልሽ ጎኔ የበደልሽኝ አንቺ አንቺ የደሞ የምክሰው እኔ በይ ተመለሽ ሰው አይወቅ አይስማው ፍቅር እንጂ እኔስ ወዴቅም የለው እመኝበት ልቤ ተንኮል አይገባው ለፍቅር እንጂ ለመበቀል አቅም የለው በደልሽ ተሽሮ በኔም ባከጸዳ በኔም ባከጸዳ ኃጢአትም የለብሽ ንስሐም የለብሽ ይቀሏል ያንቺ ስዳ አዘነብሽ እንጂ በደልሽኝ አላለም በደልሽኝ አላለም ያንቺ አንጀት ሲጨክን ያንቺ ሆድ ሲጨክን የኔ ግን አልቻለም አልቻለም አልቻለም አልቻለም አልቻለም ገላዬም እንዳሻው አካሌም እንዳሻው ድካሙ ቀርቶ ውለታው ቀርቶ ጸጸት ሆነ ድርሻው ይኸው መጨረሻ ስወድሽ ከልቤ ሳምንሽ ከልቦና ከልቦና ከልቦና በእርግጥ ሄደሻል ሆይ እውነት የለሽም ሆይ ሰው የለኝምና በእርግጥ ሄደሻል ሆይ እውነት የለሽም ሆይ ሰው የለኝምና ችግሬን ከማን ጋራ ደስታዬን ከማን ጋራ እኔማ እኔማ ጉዞዬስ ከማን ጋራ ተይ ተይ ተይ ተይ ተይ ተይ ተይ ተይ ተይ ተይ ያላንቺ እንደማይሆን አካሌ ደሞ ልቤን ገምተሽው ገፍቶ መለመኑን አንቺዬ ደሞ ምነው ልምዳረግሽ እንደ በደለኛ አካሌ ደሞ ይቅር በይ ስልሽ እውነት የደም እንጂ አንቺ የደሞ ያዞም ባንዳ አይመስልም ካልመሰለሽ በምን ቋንቋ ላስረዳሽ ይቅር በይ ቃል አለብኝ ላልከዳሽ በይ ተመለሽ ያለፈውን እርሺው ይቅር ሰባራውን እንጠግነው የእኛም ፍቅር ብመጣም ከደጅሽ በቅሎ ፈረስኜ በቅሎ ፈረስኜ መቼም አልተከበር መቼም አልተፈራው ያንቺ ለማይሆኝ ሳውቀው መረታቴ ለእኔ አዲስ አይደለም ለእኔ አዲስ አይደለም እኔ እንደገዳይሽ አንቺ እንደተበዳይ ይቅር በይ ግድ የለም